ጤና ይስጥልን አልጋባም።
እንዴት ነሽ?
ጤና ይስጥልን።
አይሰማም? ይሰማኛል። አይሰማሽም?
ጤና ይስጥልን።
አብሮ ይስጥልን። አይሰማሽም?
ምን ደጋው?
ይሰማል?
አዎ ይሰማል።
እንዴት ነሽ? ግ- እንትን መኪና ፈልጌ ነበር። ትንሽ እዳ ያለባቸው ምናምን መኪኖች ማግኘት ይቻላል?
እስ- ምን- ምን እስከ ስንት cash?
አዎ እጄ ላይ አሁን ስድስት ሰባት ነው ያለው። ምናልባት የሚሆን ከሆነ እንደዛ ከሆነ ስ- እ፣ ጠሪው ከባንክ አያይዘንለት ዞታይ እ፣ ለ ride የሚሆን ለስራ የሚሆን ለ- ሁለት ሺህ- ለስራ የሚሆን አዎ፣ ለስራ የሚሆን መኪና ለስራ የሚሆን ዞታይ እ፣ ሁለት ሺህ አስር ሞዴል አለን። ቀሪውን